ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልን።
እግዚአብሔር ይመስገን። ሰላም ናችሁ?
እግዚአብሔር ይመስገን።
የሀገራዊ ምክክር እንትን ነው ነው አዎ።
አስተያየት ለመስጠት በር በርቱልኝ ምናምን ለማለት እሺ እናመሰግናለን።
አ፣ በርቱ ኢትዮጵያ በእናንተ እግዚአብሔር ሊያጸናት ይችላል እና ምክንያት ስለሆናችሁ አ፣ እግዚአብሔር ያበርታችሁ ልላችሁ ነው።
አሜን አሜን። እናመሰግናለን።
እግዚአብሔር ያበርታችሁ፣ ትዕግስቱን ይስጣችሁ፣ አሜን አሜን መቻሉን ይስጣችሁ። እሺ አሜን። እሺ እግዚአብሔር ያክልልን።
እሺ እኔ- እሺ እኔ እናት እሺ እናመሰግናለን። እሺ መልካም ጊዜ ይሁንልዎት። እሺ እሺ እኔ እናት እሺ